Hello Hello
እዚህም ላይ ቢሆን ያገኘሁት የአምስት ብር የአምስት ብር ካርድ ገብቶለታል አይደለ?
እ እዚህም ላይ ሁለት ሺህ ብር ያሉት ነገር አላገኝም። እዚህ ጋር አስራ ሰላሳ አምስት SMS እሺ
እና አምስት ብር airtime አይደለ?
አ አምስት ብር airtime
airtime አዎ አዎ ካርድ አዎ፣ ሌላ ሁለት ሺህ ብር ያሉት የለም ብዬ ነው
ካርድ ኤርታይም ካርድም አልገባኝም።
እኮ እየላክ እየስተምጥጡ ይገባሉታል
አይ እኔ ስልክ ካርድ አልበላም
እና እንትኑ ነው ፍሪጅ እ እንትን የወሩ ነው እ እና ካርድ አልወስድም እኔ ስም
እና ምን ምን ምን ይሻላል?
ያገኘሁት ባንድ ነው ያገኘሁት
አ
ፓኬጅ ነው ያገኘሁት አ አይ
እሺ ትላንት አይደለም እዚህ ያገኘሁት ከትላንት ከአራት ቀን በፊት በአራት ማለት ነው ሰላሳ አዎ።
አምስት ኤስ ነበረ እሱ expired ሆኗል አልተጠቀሙበት
አ እሺ
በቃ ሌላ የለም
በቃ ችግር የለም እሺ